ሄሎ
ሄሎ ወይ መሰረት ላይ እሺ መሲ እሺ እሺ መሲ ሰባ ስምንት ሀያ ዘጠኝ ቆይ አንዴ load እያደረገ ነው እርግጠኛ አይደለሁም ብቻ ግን ሰባ ስምንት ሀያ ዘጠኝ መሰለኝ እሺ
complete እንድትይልኝ ነው
እሺ በቃ አብዲ che- check አድርገውና ትዝጋው። እሺ
እሺ አልዘጋውም ቆይ እሺ ቆይ አልዘጋውም አ ሰባ ስምንት ሀያ ዘጠኝ ልክ ነኝ
እሺ ከየት ነው ያዝከው?
ከ burger biz እሺ እሺ እሺ በስርዓት ገብተዋል እንዴ መሲ አይተሽው ነበር እ፣ አዎ
okay እሺ እሺ እሺ።
እሺ